Hello
የኢትዮጵያ ሀገራዊ ምክክር ኮሚሽን
አዎ ነው።
መረጃ መጠየቅ ፈልጌ ነበረ። ከዋግኽምራ ብሔረሰብ አበርገሌ ወረዳ።
እሺ ምር
እሺ መጠየቅ የፈለኩት በወረዳ ደረጃ ይሰማኛል። መጠየቅ የፈለኩት እሺ
መጠየቅ የፈለኩት በወረዳ ደረጃ የሚመረጡ የህብረት ክፍሎች አሉ። ሄሎ
አዎ
እና አዎ ነው።
አዎ በእነዚህ ጻፍ አንዳንዱ በራሱ ሲመረጡ ተሰጥቷል። ነገር ግን የዳኝ ዳኛዎቹ በስሩ እንደማይረም የግንዛቤ የነበረኝና የሆነ በእኛ ወረዳ ደግሞ የነበረ ዳኛዎች መርጧልና ምን ነው ይሄ ያለው እንትን ብዬ ፈልጌ ነው መረጃ። ሄሎ ሄሎ